ጤና ይስጥልኝ ኢንዱስትሪ ማዕከል
ይመስለኝ እንዴት ነው?
አብሮ ይስጥልን።
በረራ ሰዓት እና እሱ ያለማወቅ ፈልጌ ነበር።
እሺ ለመቼ ነው? ከየት ወዴት?
ከአዲስ ጎንደር
ከጎንደር አ፣ አዲስ ጎንደር አዲስ ጎንደር ለመቼ?
ለእሑድ
መሄጃ ብቻ ነው?
አ
ለአንድ ሰው
አ
ለአንድ ሰው ከአዲስ ጎንደር እሑድ ያለው ዋጋ 3712 ብር።
ሰዓት ስንት ሰዓት?
ሰዓት ለአንድ አስር ጉዳይ አለ። አንድ ከአርባ ሁለት ከሀያ ስምንት ሰዓት ስምንት ከአርባ እና ጠዋት ደግሞ ሌላ ሁለት በሮች አሉ። አራት ሰዓት እና ስድስት ሰዓት ላይ።
እሺ አመሰግናለሁ።
እሺ እኛም እናመሰግናለን። ያው ቡክ ማድረግ ከፈለጉ ይደውሉ።
እንደውላለን። እሺ እናመሰግናለን።
እሺ።